hello ጤና ይስጥልኝ ፍጹም አብሮ ይስጥልኝ። እግዚአብሔር ይመስገን።
ከ WePlus Solution ነው የምደውለው። እ፣ እ?
ትራንስፖርት WePlus የትራንስፖርት አገልግሎት ነው የምደውለው።
እሺ አሽከርካሪ ነው
እ?
አሽከርካሪ ነው።
አይደለሁም።
እሺ በአሽከርካሪነት አይ- agent ኦቻችን በዚህ ስልክ ቁጥር ተመዝግበው ነበርና እ እ፣ ለ- አሽከርካሪ ከሆኑ ለመ- ለማረጋገጥ ነበረ ካሉ አይ አይደለሁም። እኔ አሽከርካሪ አይደለሁም።
እሺ በቃ እ፣ ይቅርታ እናመሰግናለን።
ችግር የለም። እሺ እሺ